ነው። ሰላም ነው አለን። ደህና ናቸው።
መስገነው
እንትን ነበረ እህቴ ነበረች ማለት ነው።
እሺ
መረጃ ለማግኘት ነው። ያው ውጭ ለመሄድ ፓስፖርት ወጥታ ነበረ። ምንድን ነው የሚያስፈልጋት?
እሺ ዋጋው ነው።
ወይ ወዴት ሀገር ነው መሄድ ያሰቡት?
ዱባይ ነበረ።
እሺ ዱባይ ከሆነ በስራ ነው።
አዎ እሺ መጀመሪያ የስራ እድል ማግኘት አለባት። ከዛ ሀገር ቀጣሪ የሚቀጥራትን አካል ማግኘት አለባት። እሱን ካገኘች በኋላ ሌላውን process አብዛኛውን የሚጨርሱላት ቀጣሪዎቿ ናቸው። ከእሷ የሚጠበቀው ፓስፖርቷን ማዘጋጀት እና አዎ
ስራውን apply ማድረግ ነው። ስራውን ደግሞ ኦንላይን ላይ ማግኘት ይችላሉ። የተለያዩ የስራ እድሎች የሚለቀቁበት website አለ። እሱን የሚያዘጋጁትና
እሺ እሱ ላይ ገብተው ስራዎችን ፈልገው ማግኘት ይችላሉ።
እሺ በቃ ልስጦት website ኡን እ
website ኡን ልስጦት፣ ጎግል ላይ ገብተው የሚፈልጉበትን እሺ ይቻላል።
ይጻፉ እሺ።